ጤና ይስጥልኝ አልገባ
እንዴት ዋልሽ? ነው
ጤና ይስጥልኝ አልገባ።
ሰላም ነው። እንዴት ነው?
እግዚአብሔር ይመስገን።
እንትን በመኪና ባንክ ማያያዝ ምናምን ምን ልርዳዎት አባት?
እ?
ምን ልርዳዎት?
መኪና እንዲያያይዝልኝ ነበር። ልጁን እንዴት አድርጌ ላግኘው?
መስመር ላይ ነው።
ገባኝ። አይ የሚያስተዋውቀው አለ አይደለ? ልጁ ሌላ